ጤና ይስጥልን ማኒ ባባ።
ሰላም ነው።
ጤና ይስጥልን።
ስልካችሁን ከኢትዮጵያ social ቲክቶክ ላይ ወስጄ ነው
ምን አሉ?
ከቲክቶክ ላይ ወስጄ ነው ስልካችሁን።
ድምፅዎት በጣም ይቅርታ አባት ከፍ ያደረጉልኛል ይሰማኛል።
እሺ፣ አይስ- አሁን ሳይሰማ እሺ
ስልክ ከቲክቶክ ላይ ወስጄ ነው እሺ
Vitz ሁለት ሺ ሶስት ወይም ሁለት ሺ አራት ይኖራል ባንክ ያለበት Vitz ሁለት ሺህ አራት አለ ባንክ የምናያይዝለት ሁለት ሚሊዮን ሀምሳ ሺህ ብር የሆነ ባንክ እያያዛል ደረደር ይኖረናል።
እሺ ባንክ እስከ ስን- ስንት ማለት ያው አንድ አሁን መስጠት ይቻ የምችለው
ምን አሉኝ?
ባንክ ስንት
እ፣ ስድስት መቶ ሺህ
ሙሉ አንድ አይሆንም ባንኩ
ሙሉ አንድ አ፣
ሙሉ አንድ አይሆንም ነበር ወይም እሺ፣ ሌላ አራ- መኪኖች ሌ- እስከዛ የሚኖር አ፣ ሙሉ አንድ ሌላ መኪና እስኪ ለምሳሌ ምን ለምሳሌ እ፣ ዞታ አለ
አ፣
ዞታ አንድ ሚሊዮን አንድ መቶ ነው። በባንክ አምስት ይወጣል።
እሺ ቀሪውን cash ከፍናል ስድስት መቶ ሺህ እም፣ እ፣ እ፣ Lifan አምስት አለ
እ፣ Corolla ስ አይኖርም ሁለት ሺ አራት ወይም ሁለት ሺ አምስት መሪ ያልዞረ አሎ